ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት ተ- ትናንትና እ፣ ብር ትኬት ወጥቶልኝ እ እ ትናንትና ጨዋታዎቹ አልቀው ወጥቶልኝ እ፣ እሺ።
ብር አልገባልኝም ነበር።
እሺ ካሰርክ ወደ አንተ ትነግረኛለህ
እሺ አስራ ሁለት አስራ ሁለት ሀምሳ ሀምሳ
አስራ ዘጠኝ ሰማንያ አስራ ዘጠኝ ሰማንያ አዎ።
እሺ
ሄሎ
ሄሎ አቤት እ፣ ቆይ ያልታረመ ስላለልክ አንድ ለ- አሳውቅልሃለሁ እሱ እንዲታረምልህ ትንሽ ቆይ ተደውልልን እሺ ትናንትም ሄደን እኮ ብለን- እንደዚያ ብዬ ትንሽ ቆይ ተደውልልን ብሎ ይሄኛው ጨዋታ?
አልገባም።
ይሄው ቲኬት ይሄው ቲኬት አዎ፣ ነው ይኸው ትኬት- ይኸው ትኬት አዎ።
እስቲ እሺ እንደዛ ከሆነ አንዴ መስመር ላይ ጠብቀኝ እሺ
ሄሎ ሄሎ አቤት በቃ እ፣ እንትን ል- አ- ድጋሚ ያሳውቃችኋለሁ እሺ ፌቨን ብለህ ደውልልኝ እ ፌቨን ብለህ ደውልልኝ ላ- ልላክላቸውና ለ provider ኦቹ አዎ የሚሉኝን እ፣ እንትን እላለሁ ትንሽ ቆይ ከሰላሳ ደቂቃ በኋላ ደውል እሺ እሺ በ-